hello
ሰላም ጤና ይስጥልኝ ደስ ቤት አብሮ ይስጥልን። ልኬ ነበር አሁን ቴሌግራም ላይ የ account ንም ቁጥር ምናምን ልኬ ነበር አሁን deposit ብዬ እ
አልተላለፈልኝ ነበረ message ላክልኝ ነበር ልከልናል።
ልክ ያለው ሁሉ ነገር አይቶታል። እያወራኝ ነበር አሁን በቃ እሺ፣ ያሳውቅላል። ስምህም አልበል
እ፣ ዮናስ ዮናስ።
አ፣ ዮናስ ተካ የናኩት ደግሞ ቴሌግራም በናቲ ነው።
እሺ ቆይ አንዴ ጠብቀኝ።
እሺ አንዴ
hello
ወይ ለቻፓ ተልኮላል። እሺ ትንሽ ጠብቀን።
ቻፓ ላይ አዎ
እሺ እሺ መልካም ምሽት።
መልካም እሺ